reception also speaking how may I assist you. Hello?
hello ጤና ይስጥልኝ።
አብረሽ
spa ለመሆን ፈልጋለሁ።
ምን አሉኝ? ይቅርታ spa ለመግባት ፈልገን ነበረ።
spa ማለት steam sauna jacuzzi ነው የፈለጉ እንትን የፈለግ ነው ሞሮኮ bath ሞሮኮ bath። እሺ ለመቼ ነው የፈለጉ?
ለአሁን አሁን ማለት ከምን ያህል ደቂቃ በኋላ መምጣት ይችላሉ?
አስር ደቂቃ
ለስንት ሰው ነው የፈለ ሶስት ሰው እሺ ይምጡ። ማን ልበል ስሙን?
ራህማ ስልክ ልውሰድ።
ዜሮ ዘጠኝ እሺ
አስራ አንድ አስራ ሁለት እም፣
ሰማንያ አርባ አምስት
እሺ ይዤለታለሁ።
እሺ